hello ጤና ይስጥልኝ Best Bet ራሄል ነኝ። እባክዎን ልርዳዎ?
እዚህ ትኬት ነበረኝና አንድ ብቻ አብርቶ ሌላው ነጭ ሆነብኝ።
እሺ አንዴ cashier code ኡን ንገረኝና update አደርግልሃለሁ።
cashier code ኡ አዎ
ዘጠና ስምንት እሺ አንዴ
ሁለት
ዘጠና ስምንት ሁለት
ሀያ አራት እሺ ዜሮ አራት
አሁን ታርሟል። እሺ ሎስ ነው
ሌው
ትችላለህ። ግን አሁን አብዴት ተደርጓል። እሺ